ኖ ያ ፕሌን ፕሌን ፕሌን ሄሎ ሄሎ ሀቤት ሰላም ጤና ይስጥልኝ ጤና ይስጥልኝ ሁሉ ሰላም ነው እንዴት አደሩት እግዚአብሔር ይመስገን ለእናቶ አብርሃም ነኛ አዎ ከፍሊንትስቶን ነው ምስ ነው እሺ
ባለፈው ልከን ነበርን ድጋሚ ነከስት ዊክ ብሎ ሽያጭ አማካሪዎቻችን ሙሉ መረጃን ለመስጠት መጥተው ነበር አገኙት
አይ ደውለውልኝ ነበረ ግን እኔ ከከተማ ውስጥ አይደለም ያለው ሄሎ ሄሎ ሄሎ ኖሪ